ሄሎ
Hello፣ ሰላም ጤና ይስጥልኝ።
አብሮ ይጥልኝ።
ሄሎ፣ አቤት ወይ ወይ።
አቶ ኡመር ነው? አቶ አዎ ኡመር ነው?
ነኝ ነኝ ነኝ።
እሺ፣ ከቻፓ financial technology ነበር የምንደውሎት።
ከመ ከየት ልትደውልልኝ?
ከቻፓ financial technology ለ national ID ክፍያ ፈጽመው ነበር አይደል?
አዎ አዎ አዎ እሺ፣ ደርሶታል national ID ው?
አዎ አዎ።
ስንት ጊዜ ነው የከፈሉት?
እኔ አንድ ሁለት ጊዜ የከፈልኩበት ሶስት ሊሆን ይችላል ስድስት መቶ ሀያ አምስት እንደዛ ይመስለኛል። አንድ ደግሞ ሶስት መቶ ሀያ አምስት ስድስት አይቼ እነግርሻለሁ እንጂ አሁን አልሳሁት።
ስለዚህ የደረሱት አንዱ ብቻ ነው?
አዎ አዎ
አንዱ ብቻ ነው የደረሱት?
አዎ ዞም ጠብቆ እሺ፣ በቃ check ለማድረግ ነበር። እናመሰግናለን።